reception ደብት speaking እሺ
ሰላም ሰላም ጤና ይስጥልኝ
ሞሮኮ መጠቀም ፈልጌ ነበረ።
ለመቼ ፈልገው ነው ለዛሬ ይኖራል ቦታ ይኖረናል አዎ ስንት ሰዓት ላይ እም፣ ስምንት ሰዓት ስንት ሰዓት ስምንት ሰዓት ስምንት ሰዓት አዎ፣ ለስንት ሰው ነው የፈለጉት አንድ ሰው
አንድ ሰው እሺ ማን ልበል ስሞትን ራሄል ዜሮ ዘጠኝ ስልኮትን አስራ ሁለት እሺ ሀያ ሰባት እሺ አስር እሺ ዘጠና ስድስት እሺ ይዤ ልመጣ ነው።
እሺ፣ እሺ፣ አመሰግናለሁ።